Oui,
Hello.
oui,
እ፣ ሄሎ oui, ሄሎ፣ ከቤት ቤት ነበር የምደውለው።
Oui.
ዋትሳፕ ላይ ያወራሽን ነበር አደለ?
ah,
እ፣ የምህረት አዳማ ሾፕ ነው አደለ?
ah, non, ይኸውልሽ አሁንም እ፣ እዚህ ጋር ኮኔክት እያደረገ አይደለም፣ ኦፍ ነው፣ እንደተዘጋ ነው እያሳየን ያለው።
እስቲ እንዲያርግ ይበኝ የማየውልሽ ዋይፋይ አብሮ አላችሁ አብርተን አጠፋን። እ፣ እዚህ ጋር እንትኑንም አጥፎ አላችሁ አጥፍተን አበራ።
resta- restart አድርገሻል፣ ከእንደገና ሞክ- አብርተሸዋል።
አዎ ዋይፋዩንም እንደገና ዘግቼ እዚህ ጋር ያለውንም ቴ- ቴሌቪዥኑ የሚገናኝበት አለ አይደለ?
እም፣ እሱንም አጥፍቼ እንደገና አብርቼ ቲቪውንም ዘግቼ እንደገና ከፍቼ ምን እናድርግ?
ሁሉንም ነገር እሺ፣ connect አድርጋችሁታል።
አዎ ከዚህ በፊት ሲሰራ እንደነበረበት ነው ሁሉም ያለው። የተነካ ነገር እንኳን የለም።
እሷ ነች ካሰራ እሺ፣ አሁንስ እስቲ አሁን ሞክሪው እስቲ ከእንደገና እስቲ check አድርጊው።
ሁሉንም ላጠፋፋ ነው።
አዎ አጥፊና እስቲ አብሪው እና ከእንደገና ላኪልን።
እሺ እሺ፣ እ፣ እዚህ ጋር ምንም እንትን እያለን አይደለም፣ እያስገባን አይደለም። እኛም ለዛ ነው።
እሺ፣ እሺ እሺ
ወዮ